ጤና ይስጥልኝ የለግዛ ሄበነ የባኮት እና የጉዞ መረጃ ልስፖርት ሄሎ ሄሎ አቤት ምን አይነት የጉዞ መረጃ ልስጦት?
ያ የቪዛ ያ የቪዛ ሞዛ ምናምን ስላሉ ነው የደወልኩት። ከማስታወቂያ ላይ ምን አሉኝ ደንበኛችን? መስመር ላይ ናት ደንበኛችን። hello አሁን ይሰማል። ምን አሉኝ?
ያ ቪዛ ምናምን ለመውጣት ነበረ።
አዎ መረጃ እንሰጣለን ስለ